ጤና ይስጥልን።
አብሮ ይስጥልን።
ጤና ይስጥልን ደንበኛችን። ቤዛዊት እባላለሁ ከአሪፍ ፔ ነው የምደውለው አቶ ጳውሎስ
ምን ከምን
አቶ ጳውሎስ ከአሪፍ ፔ ነው የምንደውልሎት። አሪፍ ፔ አይደለም እናቴ ተሳስቻለሁ።
እሺ ይቅርታ ደንበኛችን። Kings Doner Cake and Restaurant ነው።
እ እ? አይ አይደለም Kings ተሳስቻለሁ።
Doner Cake and Restaurant ነው።
አይ አይደለም አዎ፣ ተሳስቻለሁ።
እሺ ደንበ- አውቄ- ይቅርታ። እሺ አመሰግናለሁ። መልካም ቀን ይሁንልዎት።
መልካም ቀን